ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ሰላም ነው። እኔና ሁሉ ስፖርት ነው ምን ልርዳዎት?
ትናንትና በዚህ በአስር ቤት ስልክ ነበረኝ withdraw አድርጌ ሶስት መቶ ምናምን ብር አልገባልኝም
ወደ ምን
ወደ ቴሌ ብር ወደ ቴሌብር። እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
ልክ ያለው እስካሁን አልገባልኝም።
መቼ ነበር የላኩት?
ዛሬ ዜሮ- ዛሬም ልክ ያለው እም፣
ትናንትም ልክ ነበረ።
እሺ ዜሮ ዘጠኝ አስር ስናገኝ እዚያው ላይ ቴሌግራም ላይ እናሳውቆታለን። ዛሬ ከላኩ ወረ በወረፋ ስለሆነ እያየንሎት ስለሆነ በዛው ስ- አይተን መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን ደንበኛችን።
እሺ፣ እሺ፣ እሺ።
እሺ